ከቴሌብር ስፖርት ቤት መቶ ብር አሳልፌ ነበርና በቅዳሜ አልመጣልኝም።
እሺ ከሁሉ ስፖርት ወደ ቴሌብር account ነው።
አዎ ከቴሌብር ሁሉ ስፖርት
እሺ ከቴሌብር የተላከለትን text screenshot አድርገው በቴሌግራም ይላኩልን።
አዎ ወደ አሪፍ ፔይ ስልክ ደውዬ ነበርና እንደዚህ እንደዛ አድርጌ ልክ ያላቸው ነበር።
ወደ እኛ ልከው ነበር ወደ ቴሌግራማችን
ወደ አሪፍ ፔይ ወደ እኛ ይላኩልን።
የገባ ማ- ማረጋገጫው ነው።
አዎ የላኩትን መላከ- መላኩትን የሚያሳይ እሱን እሱን ይላኩ ወደ እኛ
ምንም message ነው የምልከው።
ማስገባቱትን የሚያሳየው message ወደ እኛ ይላኩልን።
እሺ ምንድን ነው የሚለው የቴሌግራማቸው
ልንገሩ ስልክ ቁጥር ያዙ
ስልክ ሳዝ ዜሮ ዘጠኝ
ሰባ ስምንት
ሰባ ስምንት
አስራ ስድስት
አስራ ስድስት
ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት አዎ